ሄሎ ሰላም ጤና ይስጥልን። ቴሌ ቤት ምን ልርዳው? እሺ ቴሌቪዥን ጌም ነው። ጌሞቹን ሲጫወቱ ሽልማቶች አሉት። ሙን ለማግኘት ደግሞ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ ቁጥር ለመጫወት ለመጫወትን ሲጫኑ ጥያቄና መልስ እድሎችን ይሞክሩ የሚል ይመጣልዎታል። እርስዎ መርጠው መጫወት፣ በድረ-ገጽም ገብቶ መጠቀም ይላሉ። ይችላሉ አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ። እሺ